ሄሎ
አቤት ምን ልታዘዝ?
አ እ ጨዋታውን እስቲ ቢያስረዱኝ አንድ ጊዜ
እሺ ጨዋታው ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ።
አዎ አ ያን አውቃለሁ።
እሺ ምኑን ነው ታዲያ ማስረዳ?
አይ እንትኑ ጥ- ጥያቄውና ጥያቄው ስ- ስ- ሲጠየቅ ትክክለኛ መልስ ሲመለስ እሱ ጋር ስተት እየሆነ ሴ- ሴኮንድ አለው። ጥያቄና መ- ጥያቄና መልስ ስትመልስ አስራ አምስት ሴኮንድ አለው። ከዛ አዎ።
ካለፈ ይዘ- ይዘጋባል። እሱን ታውቃለህ?
እ፣ ትክክለኛ መልስም ቢሆን ይዘጓል።
አይ አይዘጋውም።
እ፣ ትክክለኛ መልስ ወይስ ሆኖ ከሆነ- ሊልክ ሊልክ ምንድን ነው? ጥያቄና መልስ ምን እንደተጠቀምክ ልየው።
እሺ ይሁን።
ስፖርት ነው ሁለት፣ ግን ታይሙ ጊዜው አልፎብሃል። ትናንትና አዎ እኔ- እኔም እንዲያኔ ነበርና ትክክል ነበር መልሱ ብዬ እኮ ነው። ለካ አንድ ሰዓት አልፏል።
እዚህ ጋር ግን ትክክል ነው እያለኝ አይደለም።
አይደል?
አልቆቦታል አልቆቦታል እያለ ነው።
ነው። እሺ፣ እሺ። አመሰግናለሁ።